Hello. Hello.
hello hello ወይ ኤፍሬም እንዴት ነህ?
አለሁ።
አማን ነው።
እግዚአብሔር ይመስገን።
ምንድን ነው መሰለህ አዎ፣ ይሄ እ፣ ሾፖች እንትን ስትል አንተ በጣም ብዙ ሾፖች ነው አይደል የምከፍተው?
አዎ፣ አ trading ኡን ደግሞ ቪዲዮውን ላክላቸው። እኛ ግዴታ የለብንም። እሺ የ login የማድረግ እኛ ከ system ጋር የተያያዙ ነገሮች ኤረሮች ካሉ ምናምን እነሱ ነው የምልክልን። እ?
እሺ፣ አ፣ አንተ የሆነ አስር shop ከከፈትክ እኛ ደግሞ ለአስሩም login እያደረግን አንችለውም። ገባህ አይደለ?
አይ login አይደለም እዚህ አሁን እህ፣ እህ።
እንዴት እንደዛ ቃለ እሺ ይህ login ምና system መጠን ሁሉም ነገር ላይ አይከብደኝም እኮ ግን አንዳንዴ አሁን እዚህ የሆነ shop ነበርና ቀይሬ ማለት መጀመሪያ ሌላ ነበር የተሞላበት እስኪ አንተም እኮ trading ነው። እንደዛ ከሆነ ደግሞ ይኸውና ኤረሮቹም ካሉ ምናምን እንትን እንላለን። ገባህ አይደል? አሁን እሺ፣ ለኛ አሁን ራሱ ይሄ- በጣም
እሱ- እሱ ልክ ነው አትልም እሺ አሁን እዚህ ላይ አሁን አ፣ ይሄ ሀሬራ ልከዋ ኤፍሬም ምን አልክ ሁሌ እኮ ነው የምትልከዋ login አድርጉን እያልክ።
አንዳንዴ ያው ሲያስቸግረኝ ልካለሁ አ ይሄኛው ግን ቪዲዮውን እያየ አንተም እ፣ አንተ የሌለህበት ቦታ ስለሆንክ ነው ገብቶኛል። ደግሞ እም።
ግን እሺ፣ ደግሞ ያ አሁን ደግሞ ይሄ እኛ እንትን አይደለም ስራችን አይደለም።
እሱማ ልክ ነው ይሄ አሁን credential ምናምን የሚለውን እሱስ
እሺ ለማንኛውም እሱኛውን AnyDesk ላክልኝና ለዛሬ እንትን እልሃለሁ።
አዎ፣ ያኛውን ችግር የለውም ነው ያስተካክላል አ ይሰለቻል። ገባህ አይደል? እንደዚህ የሆነ ስራ እዚህ ጋር ስለሚበዛብን እኛ ገብቶኛል እሱን እንትን እንበል ወይስ
ችግር የለውም ያሁኑ ልክልሃለሁ እሺ sa- save እሺ፣ አድርጉልኝ እሺ።
ባይሆን እሺ ኤኒ ዲስክ ላክ ሴቭ